ስልኬ ይዘግቷል ኮድ ምናምን ነገር የላትም። እሷን ማግኘት የምችልበት እሱን
hello ጤና ይስጥልኝ።
ሰላም አለ።
ጆይ ከቺፕቺፕ ነው የምደውልልዎት።
okay okay ጆኒ ዛሬ የሚረከበው order አለ እና ስልክ እያነሳ አይደለም። driver ደርሶ ነበር።
okay። እሱ ደግሞ ዛሬ የለም እዛ አካባቢ
ምን አሉኝ?
እዛ የለም ዮሐንስ። ሩቅ okay ቦታ ነው።
ስለዚህ መረከብ አይችልም እቃውን።
አዎ ሊረከብ አይችልም። ነገ ግን ይረከባል። ነገ okay።
ምሳል ከሆነ
እርሶም አንድ አካባቢ ከሆኑና የእቃው ኮድ ካሉት እርሶም መረከብ ይችላሉ።
እኔ በጣም ሩቅ ቦታ ነኝ ያለሁት ወደ መርካቶ ነኝ። ግን አሁን መረከብ ኦኬ በቃ እሺ።
በሚሰሩ ለነ ታስተላልፍልን።
ነገ ይመጣሉታል። ጆኒ ነገ ነው።
አዎ እምለን ይማለሁ
በቃ እሺ፣ መደወል። እሺ መልካም ቀን።